ወይ ተቀይሯል። እሺ restart አድርገው ቲቪውንም የካሸሩንም ማለት ነው።
okay እሺ እሺ እኔ የምልሽ እሺ
አንደኛውን ቲቪ እኔ keno ብቻ እያጫወትኩኝ ነበር እና እሺ እሺ
መኪና ለማድረግ ፈልጌ ነበር።
የእናንተ GR ነው እኮ መኪና የለውም እዚህኛው ላይ
okay መኪና የለውም።
Golden Race ላይ መኪና የለንም። የፈረስ ውሻ spin keno ነው ያለው።
okay አሁን መኪና ብፈልግ እ፣ የት ነው? እዛው ዶላ ነው አ እ፣ ሌላ ነው የሚሆነው። ሌላ ሌላ ልክ እንደ ሌላ shop ማለት ነው።
okay ሌላ shop ትልክልኛለሽ?
እ፣ እስቲ ቆይ አንዴ አ፣ ግን አስራ አራት እኮ አስራ አራት already create ተደረገ ያንተ።
okay በጎልደኑ አዎ አዎ
አዎ ግን አይ እዚህ አሁን እ፣ ካሉት እንትን ተፎካካሪውን መስራት ፈልጌ okay መኪና ነው more የሚያጫውቱት።
አይ ስልሽ መኪና ቢኖር more ልጆቹ ይሳባሉ ብዬ ስላሰብኩኝ መኪና በአንደኛው በኩል እ፣ ስፒኑ keno እ፣ ውሻው አንድ ላይ ያለው አንድ ቲቪ ላይ ይሆንልኝና ከዛ አንደኛው ላይ መኪና ላደርግ ፈልጌ ነበር።
በቃ እሺ እሺ፣ እስኪ ቆይ ቼክ አድርጌ ሰው ቃለሁ ግን ጠብቀኝ አንዴ።
እሺ እሺ እሺ